ተነስተኝ የሴት ማዕከል እባክዎትን ልርዳዎት?
ሳላውቅ ብስላዊት አድርጌው ነው ይቅርታ።
ምን አሉኝ? ይቅርታ።
ወደ ቤላሩስ ብዬ ደውዬልህ ነበር።
እሺ፣ በመሀል ስልኮ ተቋረጠ።
አዎ flight mode አድርጌው ሳላውቅ።
እሺ፣ አሁን ላይ ያለው ዋጋ ዝቅተኛ ዋጋ ስንት መሰለው?
እሺ፣ አንድ መቶ ሰማንያ ዘጠኝ ሺ ዘጠኝ መቶ ሀምሳ ሁለት ብር
okay። እሺ፣ minimum ነው ይሄ ማለት ነው።
አዎ ዝቅተኛው ይሄ ነው። Flydubai ነው ዝቅተኛው። ይሄ ነው ዝቅተኛ ዋጋ ያለን።
okay። አሁን book አድርጌ የለ ስንት ቀን ይቆያል
እ፣ ሳልከፍል አሁን- ማለት ነው? ዝም ብዬ አሁን book ልታደርጉልኝና
እ፣ at least አ፣ በቃ ቢጠብቆት አስራ ሁለት ሰዓት ነው በ minimum ትንሹ ሰላሳ ነው።
አሁን ትንሹ ስድስት ሰዓት ነው የሚጠብቁት ከአሁን ሰዓት ጀምሮ ማለት ነው። ያ ማለት ደግሞ payment ኡን ካልፈጸሙ አ፣ ማታ ላይ ስለሚሰረዝቦት okay። maximum ስንት ሰዓት ነው ስድስት ሰዓት maximum የሚይዝ- የሚይዝ- የሚሰጡት አይደል?
አ፣
okay በቃ እስኪ እሺ፣ ልደውልላችሁ ተመልሼ። እሺ።
እሺ እሺ፣ ይደውሉልን። ስለደወሉ እናመሰግናለን። መልካም ቀን።